Hello?
Want right?
Hello?
ሄሎ
አክሱም ማለት አክሱም ወይስ ራይዲዮ?
ኦኬ ራይድ ፈልጌ ነበር።
እሺ መነሻ ቦታ የት ነው?
አ መነሻ የት ነው?
አልሰማሁም።
መነሻ መነሻ ሮማን ተዳባይ እ፣ ሮማናት። እሺ ከዛ ወዴት ነው የምትሄዱት?
አ፣ ወዴት ነው? ዳግማ አምሳል ነው።
ዳግም አምሳል። እሺ አዎ ፍላወር ቤት ታውቂዋለሽ? ፍላወር ቤቱ ፍላወር ቤቱ ቻፕ ፍላወር ቤቱ አዎ የቀኔ ላይ አዎ።
ወደዛ እሺ እሺ፣ አሁን ካለ እሺ